አለ አለ አባዬ ደህና ነሽ ወይንሽ?
እንዴት ዋልሽ አባዬ?
እግዚአብሔር ይመስገን። እንዴት ደህና ነሽ?
እንዴት ዋልሽ?
ደህና ነሽ?
ደህና ነኝ እግዚአብሔር። የት ሆነሽ ነው?
ፀጉር ቤት ሄደን እየተመለስን እና ተሰብሽ ከሮማን ጋር አዎ። ሰላም ነው።
ደህና ነኝ አባዬ እግዚአብሔር እንዴት ነሽ?
ይመስገን።
መጡ ሰውዬው?
አዎ ገቡ?
አዎ በስመ አብ እንኳንም መጣሽ አንቺ።
አርብ ነው እኮ የገቡት።
እ? ዓርብ ነው አርብ ነው የገቡት?
የገቡት። አዎ አሃ አይ፣ እንኳንም እንደዛ- ጥሩ አጋጣሚ የሆነልሽ ጥሩ ነው አዎ። ኧረ እንደው እግዚአብሔር እኮ ገላገለ በነፃነት እንትናሽ በጣም አባዬ።
አዎ። ሰላም ናችሁ? ቤት ደህና ነኝ ሁሉም ደህና እግዚአብሔር- ነው?
እግዚአብሔር ይመስገን አባዬ።
አለን ደህና ነን። ዝናብ ይዞን አሁን ሲያባራ ገና ስንወጣ ነው የደወልሽው።
እውነት እውነት ዘነበ መጣም አ በኃይል ዘነበ። እዛ አልዘነበም?
እ አልዘነበም እዚህ ኧረ አልዘነበም። እስካሁን እዚህ ይኸውልህ፣ በስመ አብ እስካሁን በኃይል አልዘነበም።
ነው የዘነበው።
እስካሁን አልዘነበም።
አ ሰላም ነው።
ደህና ነኝ አባዬ። ቤት ደህና ሰላም ነን ናችሁ?
ወይ?
ማዘርስ እንዴት ናቸው?
ደህና ነች።
ደህና ናቸው።
አ ትንሽ ህመሙ ነው እንጂ ደህና ነች።
አመማቸው?
አ አሟት ሰሞኑን ሐኪም ቤት ሄዳለች።
አትይኝ ማማቸው ምን ነው?
እኔ ጉልበት እግሯን ነው ህመምና እኔ እግሯን ጉልበቴ ነው ቅዝቃዜ ያመማት እና አባዬ ብቻ ሊገለኝ የሚል ነገር አለባት።
ጉልበቴን ቅዝቃዜ ሊገለኝ ነው አባዬ።
ያንቺም ምንም ሰውነቴን ሳይሰማኝ ጉልበቴን ብቻ ይበርደኛል።
አ የእሷም እንደሱ ሆኖ ብርዱም ራሱ በቃ ልትቋቋም አልቻለችም።
ምንድን ነው በመድኃኒዓለም መድኃኒት ታዞላት መድኃኒት እሙዬ ራሱ እየወሰደች በቀደም ምንድን ነው ራይ ሐኪም ቤት ስትለኝ ሌላ እኮ ሰውነቴን እውነቷን ነው አይበርደኝም፣ ብትሄጂ ጥሩ ነው።
ሌላ ሰውነቴን አይበርደኝም። ጉልበቴ ጋር ብቻ ግን ንፋስ ይሰማኛል።
እሷ ድሮ የወደቀችው እግሯ ነው።
አሀ ምናልባት እሱ- ብራት ተነስቶ ይሆን ተነስቶ ይሁን ሄዳ ነበረ እ መድኃኒት አዘዘላት እና እዚህ ጭንቅላቷ አንድ ጊዜ ታክሲ መጥቷት ነበር።
አ እሱም ተነሳ ምንም ማለት አ ብቻ በቃ
አይ፣ ከድካሙ ጋር ነው መሰለኝ አብሮን እንትን ያለ።
አዎ፣ አዎ።
አዎ እንደዛ ነው።
አይዞሽ አባዬ።
በተረፈ ደህና ደህና ነሽ?
ነኝ አባዬ፣ እግዚአብሔር በቃ ነገ እመጣለሁ።
እሺ አባዬ።
እሺ ወይኔ አባዬ።
አመሰግናለሁ።